ማታ በቻፓ ብር deposit አድርጌ ነበር ወደ ፍላሽ ቤት ነው።
ወደ ፍላሽ ቤት deposit በቻፓ ነው?
አዎ በቻፓ።
እሺ transaction message አሉት?
ምን አልሽኝ?
transaction message የከፈሉበት አሉት?
message ኡ
የቆረጠበት message አላሉ የሚያሳየው?
አይ ብዙ message ስለነበር ተደልቷል message ኦቹ።
እሺ ወይ ቴሌብር app በቴሌብር ከሆነ የከፈሉት ቴሌብር ላይ ይግቡና check ማድረግ ይችላሉ።
ቴሌብር ምኑ ላይ እኮ አለተና ምኑ ጋር አድርገው ቴሌብር ላይ ገብቼ ቴሌብር ላይ ገብተው transaction history ያውጡና እዛ ላይ ይላኩልን። በስልክ ቁጥር ልስጦት መጀመሪያ ምን አልሽኝ?
ስልክ ቁጥር ልስጦት እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት ደውዬ ምድረ ምላቸው
ለዚህ እሱ የኛ የቴሌግራም ስልክ ቁጥራችን ነው። ሜሴጁን የሚልኩብን ስልክ ቁጥር ነው የነገርኩት።
እሺ እሺ